ሰላም ጤና ይስጥልኝ ቤተሰቤስ ከላር ነው እባክዎ የምንረዳው?
እንትን ዊዝድሮ አድርጌ እሺ
ብሩ እስካሁን አልገባልኝ ወደ አካውንቱ።
ነብስ ቤት ቁጥር የደወልክበት ነው
አዎ በ- በራስ አይ በስልሳ አራት ቢል ነው
አይደለ? ኦኬ እሺ ንገረኝ።
ስልሳ አራት
ስልሳ አራት ሰማንያ አምስት
ሰማንያ አምስት አስራ አንድ አስራ አንድ ስልሳ አንድ
ዘጠኝ ስልሳ ሰባት ነው ያልከኝ አይደለ?
አይ ስልሳ አራት ስልሳ አራት ነው Okay እሺ ስንት ብር ነበር አባቴ?
ሁለት ሺህ አምስት መቶ ብር እሺ ወደ ንግድ ባንክ account ቁጥር አ- አ- ታደለ- ታደለ ዳለጌ ታደለ ደልጋ አንድ ሺህ ሀያ አራት አንድ ሺህ ሀያ አራት ዜሮ አምስት ሀምሳ ሰባት ሰማንያ ሶስት ዘጠኝ አዎ
ለቻፓ ላሳውቅልህ አባቴ ያው process ላይ ነው የሚለው አንተ ጋር እንደምታየው አዎ ለቻፓ በኩል approval ስለሚያስፈልገው ነው እና ለእነሱ ላሳውቅልህ እና እነሱ approve ያደርጉልሃል ትንሽ ጠብቅ እሺ እሺ እሺ እናቴ።
እናመሰግናለን ስለደወልሽ መልካም ቀን